hello hello hello
አቤት ጤና ይስጥልኝ አቶ ደረጀ፣ እንዴት አደሩ?
አቶ ደረጀ አይደለሁም አቶ በፍርዱ ነኝ
okay፣ እሺ።
አቶ በፍርዱ ነኝ ከየት ነው ከየት ነው ከፊንስቶ ኖምስ ነበር የደወልኩሎት።
እሺ እሺ ሰላም ነው ይመስገን ሰላም ነው።
አለን አለን ትላንት ተደዋውለን ስለ share አውርተን ነበረ።
አዎ አይ ጠየኩኝ ከዛ በኋላ እኛም በቢሮ መጣና አየሁት አሃ፣ አሃ።
አየሁት አይቼዋለሁ መረጃው ደረሰው?
አይቼዋለሁ አዎ አይቼዋለሁ አግኝቻለሁ እሺ እሺ እ፣ ዛሬ ታዲያ ብቅ ይላል ወደ ቢሮ?
አይ አልመጣም ግን እዚሁ አይቻለሁ በቃ ያለኝን ነገር መረጃዬን አይቻለሁ አዎ።
አይቻለሁ በቃ አስብበታለሁ እሺ እናወራለን ከቤተሰብ ጋር እሺ፣ እሺ፣ እሺ መልካም እሺ እሺ